አቤት። hello hello hello።
ጤና ይስጥልኝ።
አቤት።
ቅዱስ ገብርኤል ጀነራል ሆስፒታል ነው።
እሺ ነው። ዋው ይሄ የግል ስልክ ነው። እሺ ነው።
okay፣ የግል ስልክ ነው። ከአሪፍ ፔ ነበር የምደውለው።
ቤት አሪፍ ፔ፣ አሪፍ እሺ፣ POS እሺ።
ማሽን።
እሺ እ፣ ይህን ሰሞን transaction እያደረጉ አይደለም። በአሪፍ በአሪፍ POS machine ከ POS machine ኑ ጋር በተገናኘ ያጋጠመው ችግር ካለ ለመጠየቅ ነበር።
ሰማንያ ስምንት አስራ ዘጠኝ ላይ ደውላቸው ታገኛቸዋላቸው።
ሰማንያ ስምንት አስራ ዘጠኝ አስራ ዘጠኝ እሺ፣ እናመሰግናለን ደንበኛችን። መልካም ቀን ይሁንለት።